ጤና ይስጥልን።
ሄሎ አብሮ ይስጥልን።
ታሪክ ሬስቶራንት ነው።
እ ምን ነበረ?
አሪፍ ፔ ነበር የምደውለው ደንበኛችን ከአሪፍ POS ማሽን
አሪፍ POS ማሽን። እሺ እ POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር ደንበኛችን።
እ ቶ ወስዳችሁታል። ትንሽ ባሪቱ አልፈለገም እና እንድንጠቀም እሺ
ገና እሱ ማስረዳት በጣም ከበደን።
እሺ
ስለዚህ እንዲወስዱት አድርገናል እኮ ተመልሷል።
ተ- ተመልሷል።
አዎ መጥተው ወስደውታል ከእናንተ ሰዎች ማለት ነው።
እሺ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
አዎ